አሉ hello፣ ወይ ሰላም ነው ዮሴፍ?
ሰላም ነው ረዱ አለን።
አለን አለን
እ፣ ዛሬ አ- ሁለት ጊዜ ነው አይደል? አራት አራት መቶ ብር ዊዝዶ ያደረገው።
አዎ አንደኛውን ወደ ቴሌብር ነው አልሽኝ check አድርጎ አዎ።
አረጋግጧል አዎ፣ አንደኛው ወደ ቴሌብር ነው የተደረገው። አንደኛው ግን በ voucher ነው የወጣው። ግን የገባበት ስልክ ቁጥር እ፣ ይሄ ዜሮ ዘጠኝ ሰላሳ አምስት ዜሮ አምስት ሀያ አራት ሰላሳ ሰባት okay እዛው ላይ ነው ላኩል እዛው ላይ ነው የገባው።
አዎ የራሱ ጓደኛ ነው አሁንማ እኮ ቴሌ- ትሩ ኮለር ላይ check ስናደርገው የሚያውቀው ልጅ ነው እዛው ተወሳስሎ አዎ፣ እዛው ተወሳስዶ ነው ማለት ነው።
እሺ እሺ በቃ አመሰግናለሁ እሺ እሺ